ሞገሳለች በአደባባይ ሞገሳለች በአደባባይ ክብርሳለች በአደባባይ ሞገሳለች በአደባባይ ስምህን እጠራለሁኝ መታመኛ ኃይል እንዲሆን ጸጋህን አነሳለሁኝ መታመኛ ኃይል እንዲሆነኝ የነገርን ፍጻሜ አስተውዬው እንድሄድ እጠናለው ደጅህን እያሰብኩ በመንገድህ ተፈላጊ ነህ በትውልድ በምትገኝበት ቦታ በፍቅር ሰላምና በስራዎች ትዝታ ተፈላጊን በትውልድ በምትገኝበት ቦታ በፍቅር ሰላምና በስራዎች ትዝታ ሞገሳለች በአደባባይ ሞገሳለች በአደባባይ ክብርሳለች በአደባባይ ሞገሳለች በአደባባይ ኢየሱስ ኢየሱስ ስላለሁኝ መታመኛ ኃይል እንዲሆን ጸጋህን አነሳለሁኝ መታመኛ ኃይል እንዲሆነኝ ለአእምሮዬ ምቹ ለአገልግሎቴ ትጋት ማለዳ አንተን ብዬ ልነሳ በጸሎት ብዙ ጭንቀትንና የማያቋርጥ ሐሳብ ለይቼ እንዳወጣቸው ካንተ የሆኑትን በምንጣፌ ላይ ሆኜ በሐሴት ታራለ የማዳንህን ዝና ሰምቼ አደንቅሃል። የሚገባህን ክብር የምትፈልገውን አቀርባለሁ በእውነት አብስሽ ልልቤን ኦሆ ክብርሳለች በአደባባይ ሞገሳለች በአደባባይ ክብርሳለች በአደባባይ ሞገሳለች በአደባባይ ኢየሱስ ኢየሱስ ስላለሁኝ መታመኛ ኃይል እንዲሆን ጸጋህን አነሳለሁኝ ኃይል እንዲሆነኝ ክብርስ አለች በአደባባይ ሞገስ አለች በአደባባይ ክብርስ አለች በአደባባይ